ኢንቨስት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
withdraw አድርጌ approval ጠይቆኝ ነበር። approve ልታደርግልኝ ነበር?
በዚህ ቁጥር ነው?
አዎ።
እሺ ትንሽ ጠብቁ ይመስላል። ስንት ብር ነው?
አስር ሺህ ሁለት ጊዜ
እሺ መጨረሻ ላይ ያረካቸው ናቸው ያልገቡት አዎ።
ያልተደረጉት። ወደ ቴሌ ብር ነው አይደለ?
አዎ። አዎ።
እሺ ሁለቱንም confirm አድርጌ እልሃለሁ። እንገባለን። እሺ አመሰግናለሁ። እሺ።
እሺ እሺ እኔም አመሰግናለሁ። መልካም ቀን።
አሜን።